ስድስት ቢል
ስድስት ሺ አምስት መቶ ወደ ቴሌብር አሳልፈ process እያለ ነው። እስካሁን አልገባ መቼ ነበር ያደረገው?
ስምንት ሰዓት ላይ
እሺ በቻፓን ያረከው
በወዝሮ ነዋ በወዝሮ ወደ ቴሌብር
እሺ አሁን ደወልክበት ቁጥር ነው ቤት ስል ቁጥር አዎ።
ስድስት ሺ አምስት መቶ ብር ነው
ስድስት ሺ አምስት መቶ ገብቷል። እሺ አሁን እሺ እሺ እሺ